ያስጥልን ቤት ቤት ረድፍ ነው የሚደርሰው።
እና ትኬት ውጤት ማወቅ ፈልጌ ነበረ።
እሺ cashier code ዋን ንገረኝ።
እሺ አስራ ሶስት ሀምሳ አንድ
አንዴ ቆይ ጠብቀኝ። አስራ ሶስት ሀምሳ አንድ ሀምሳ አንድ ዘጠና ሁለት ሀያ አራት
ሶስት ሺ ስድስት መቶ አስራ አራት ብር አሸንፈሃል።
ሶስት ሺ ስድስት መቶ ገባ።
አዎ ሁለቱ ሁለት ጨዋታ void ሆኗል።
okay ሁለቱ ተቀንሶ ማለት ነው።
አዎ
እሺ ሌላ ማለፍኛ እንድት ልንገርሽ።
እሺ ጠብቀኝ።
እሺ
እሺ ንገረኝ።
እሺ አስራ ሶስት ሀምሳ አንድ አስራ ሶስት ሀምሳ አንድ ዘጠና ሶስት ሀያ ሶስት
ይሄኛው አራት ሺ ሶስት መቶ አስራ አራት ብር ነው።
አራት ሺ ሶስት መቶ አስራ አራት አዎ
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ምሽት።